በኢንተርኔት የተወራ መረጃ ማዕከል በኩል መመርደቱ
ሰላም ሰላም
በረራ ነበር ወደ ከአዲስ አበባ ወደ ሐዋሳ እሺ
ለነገ
እ
እ ለነገ ይኖራል? ስንት ሰዓት አለ?
ከአዲስ አበባ ሐዋሳ ነው የፈለጉት?
እ እ አዎ አዲስ አበባ
እሺ
ከአዲስ አበባ ወደ ሐዋሳ ነገ እሁድ December ስምንት ላይ ያሉ በረራዎችን ለመሄጃ ብቻ ነው የፈለጉት?
አዎ አዎ አዎ ሐዋሳ ብቻ አንድ ብቻ
እሺ እያየሁ ልሽ አንድ ጥቂት ታገሱኝ። እሺ ነገ ላይ ያሉት ሶስት በረራዎች ናቸው። አንድ ሰዓት ከአርባ አስር ሰዓት እና አስር ሰዓት ከአርባ ላይ የትኛውን ይመርጣሉ?